hello ጤና ይስጥልን በሽቱ ቤት አብሮ ይስጥልን። ያልታረመ ትኬት ነበረኝ።
እሺ ንገረኝ cashier ኮዱን አስራ ሶስት
እሺ ዜሮ ሶስት እሺ ስልሳ ዜሮ አራት ስልሳ ዜሮ አራት በጣም ብዙ game ነው የወደቀብክ
እሺ ሌላም አለ
እሺ ንገረኝ አስራ ሁለት እሺ ዘጠና አራት ዘጠና አራት አርባ ስምንት አርባ ሁለት አርባ ስምንት አርባ ሁለት
ይህም እንደዛው ነው እሺ አስራ ሁለት
አስራ ሁለት ዘጠና አራት እሺ
አርባ ስድስት ዘጠና አምስት እኔ እኮ ወይ ሁለት ወይ ሁለት ሁለት ቀይ ቢለቀቅ እኮ አሪፍ ነበር። አንድ እየሆነ እኮ ነው እናንተ የምናስቸግራችሁ።
ልክ ነሽ ችግር የለውም ይህም እንደዛው ነው አንድ ሁለት ሶስት አምስት ስድስት ይህም ስድስት ችግር የለውም ደውልልኝ እስኪ ተካከል ድረስ ነው እሺ።
እሺ እና